ሄሎ ሰላም ጤና ይስጥልኝ ቴሌቢ ቴሌ ምን ልርዳዎት? ሄሎ ይሄ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው። game ኦችን መጫወት ነው። ይሄ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው። እኮ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው game ኦችን መጫወት ነው። ግልጽ ያልሆነው ምንድን ነው? የቴሌቪዥን game ላይ ግልጽ ያልሆነ ካለ ማንኛውም አይነት ጥያቄ እንዲጠይቁ ነው። እሺ